Hello? Oui. Quel- Aye, እንጠቀማ ይግ ኮምፒውተር ከሚዘት ከኛ ረት ሞ እኮ ከንኬ ረሞ ከኛ ረት አሀ እሺ በቃ ነ- ያላቲ እሺ ምን አልከኝ? ማይክራፎን የትኛው እኔ ላኩልህ እ ይሰራል። አዎ ይሰራ- ይሰራል እኮ ኪኒቶ እ መክሮፎኑ የቱ ጋር ነው ያለው? በየት ነው ድምፅ የሚያወጣው?
በዛ በፊት ለፊት መሰኪያ አለው አይደለም?
አይደለም ሁለት ነው። ኢንፑትም ያደርጋል አውትፑትም ይሰጣል።
ወደ አፍ የሚመጣበት መንገድ የቱ ጋር ነው ያለው?
ምን የሚወጣበት ወደ አፋችን ስናወራ አሁን እ
ሌላ አሁን መሀል ላይ አይደለም ይሰማል። ዶዝ ነው ይ- ኬብሉ ራሱ ልክ ኤርፎን በስልክ እንደምታወራው አለ አይደለ? ኬብሉ ራሱ ሰፖርት ያደርጋል አውተሩንም ኢነሩንም ማለት ነው። እ? ማውሪያ አያስፈልገውም። ገብቷል ኪኒሱ ማውሪያ አያስፈልገውም። ማይክራፎን የምታወራበት በኬብሉ ልክ earphone በስልክ እንደ ሰክተህ ስታወራ ማለት ነው። ኬብሉ support ስለሚያደርግ በዛው ተጠቀም እንጂ የለውም።
በየት ነው የምንጠቀመው? በ headset ነው?
በራሱ በራሱ ዝም ብለህ አውራ። በኤር- headset ኡን ሰካና አውራ።
አረ ሰክቼ እያወራ እኮ ነው።
እኮ አይመጣም ታዲያ።
አዎ
እ፣ እሺ ቻርጅ አድርጉታ፣ እ?
ቻርጅ አድርጉት፣ ምን አድርጎቴ charge አድርጉት headset ኡን።
ቻርጅ አድርጎቴ አዎ
ቻርጅ ምክንያት ነው እ ምናልባት ከሆነ ብዬ ነው። ካልሆነ ደግሞ headset ኡን ቀይሩና ሞክሩ። headset ኧን ቀይሯ። headset ኡን ራሱ ሁለት አይደል headset ያለው አሁን ከሆነ ብዬ ነው እንጂ ድምፅ ከኮምፒውተር ራሱ እያስተላልፍልኝ ነበረ እኮ ግኒቱ እ ምን አልከኝ?
ድምፅ ከኮምፒውተር ራሱ ያስተላ- ያስተላልፋል። ኬብሉ አንዷ line ሁለቱንም ነው support የምታደርገው headset ኧ ማለት ነው። ምን አልከኝ? ማዕከል እንትኖች አሉት ሶስት icon ነው ያለው አንድ ብቻ አይደለም ሶስት ነው መጨመሪያም አለው on የምታደርግበትም long press ነክተህ on የምታደርግበትም አለው እስኪ ተካና ሞክር መጀመሪያ ኬብሏ አጭር ናት ታጥርባታለች እንጂ እ? ተክተሃል እሺ እንደዛ ከሆነ ከ communication አወቀ የለም አጠገብህ hello ሄሎ ትንሾ ወይ አለው እግዚአብሔር ይመስገን ደህና ነኝ። ሄሎ አልዘጋው ይኸው በዚህ እኮ ነው እየተደበረ ኧረ አይሰራም አዎ በጣም ተቸገርን እኮ ይቀይሩልን አሁንማ በቃ እ ይኸው ከእሱን አስገድዳ ተዛሬ ኖጂ ነው ሊያጠሙ አይ ጀርመን እንትን አዎ እንደዚህ በጣም የሚያዘገይ ሲስተም ምን ያደርግልናል። ሌላ ኮምፒውተር ራሱን ተሸክሞ መጥቶ አይሰራም። እንሌት ሌት ጥቅስ አዎ እሺ ይሄ ነው አራት
Thank you.